hello ጤና ይስጥልን ቤተሰቤ
እና ከ CBE ብር ወደ Best Bet ልኬ ነበር እና አልገባም። መቶ ብር እልክልሃለሁ ብለሽኝ ነበር። አሁን ቴሌግራም ላይ ልክ ከ CBE ወደ Best Bet ነው ከ Best Bet ወደ CBE
አይ ከ CBE ብር ወደ Best Bet እኮ deposit ማለት ነው አይደል?
አዎ እሺ የንግድ ባንክ message ኡን ልከህልናል ቴሌግራም ላይ?
አዎ አዎ ልኬያለሁ።
እሺ hi እንዳለኝ ብለሽኝ hi ብዬሽ አለሁ።
እሺ እሺ አሳውቀንልሃል። በቃ ትንሽ ጠብቀን እሺ። ብዙ text ኦች ስላሉ ነው ዛሬ እየመለሱልን ነው። ትንሽ ጠብቅ እሺ።
እሺ እሺ
እኔ አደራ ለመጫወት ሶስት ሺህ
እሺ ችግር የለውም እናሳውቃለን። ይገባላል። እሺ እሺ መልካም ምሽት።
እሺ